ጤና ይስጥልኝ አሪፍ ሄደንኝ እባክዎን እሺ በአረብ ቤት ትራንስፈር አድርጌ ነበር እና ወደ ቴሌ ብር ጤና ይስጥልኝ ሰሞታል አዎ ይሰማል ይሰማል እሺ ምን ልርዳዎት ወንድሞች በአረብ ቤ ትራንስፈር አድርጌ ነበር እና ዩዝ ድሮ አድርጌ ግን አየር ላይ ይሁን አልዋለም እና ወደ ቴሌ ብር አልገባልኝም እሺ አሳውቀው ነበር እኛ ጋር ደውለው ከዚህ በፊት አሳውቄያለሁ ተመዝግቦልኛል እስከ ስላልደረሰኝ ነው ለመጠየቅ check ለማድረግ እሺ እንጂ ደው አስመዝግበው ነበር እኛ ጋር ደውለው አዎ አዎ እሺ፣ screenshot አድርጌም ልኬያለሁ ልከዋል እሺ ስሞት አዎ።
ማን ልበል መሐመድ ሁሴን ኢማም መሐመድ ሁሴን ኢማም
እሺ ሊሉት አንድ ጊዜ መስመር ላይ ጠብቁ እሺ እሺ
ደንበኛችን ተላልፎሎታል አይቼዋለሁ የእርስዎን እንትን case እሺ ለሚመለከተው ክፍል አስተላልፈናል እኛ ትንሽ ጊዜ ሊወስድባቸው ይችላል ብዙ ሌሎች case ኦች ስላጋጠሙ እሱ okay እስኪፈታ ትንሽ ወረፋ ሊኖር ይችላል እንጂ ይፈታሉታል ችግሩ ትንሽ በትዕግስት ይጠብቁ እና ልጠብቅ ትንሽ አዎ በትዕግስት ይጠብቁንና ከነገ በኋላ መደወል ይችላሉ
እሺ እሺ ሌላ የምረዳዎት ነገር አለ እናመሰግናለን ስለደወሉ እናመሰግናለን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ቀን እንሎት